Hello Hello, አቤት ሰላም ነው?
ሰላም ነው?
አለን ከቤት ቤት ነበር እንደውልህ።
እሺ እሺ እሾፕ አለህ እኛ ጋር?
አዎ አለኝ።
በቼክ በፊት ነበር እንደ ደ- ያስያዝከው?
አ?
በቼክ ነበር ያስያዝከው?
በቼክ ነው ያሳስኩት። አዎ እቺ የቼኩ የባለቤት ስም ማን ነበር የሚለው? አንተ ስም ነው?
መሳይ ወልደ ሚካኤል ነው የሚለው።
በዛው ነው የሚለው? በዛ ነው የተያዘው?
ዳሽን ዳሽን ባንክ ነው እና ይኸውልሽ ከፍቼ በቴሌግራም account ነበር የምናወራው ከመጀመሪያው።
እሺ እዛ ያን ቁጥር ደለታችሁት፣ message ኡንም አጠፋችሁት።
አይ delete ነው ሳይሆን ban ተደርጎ ስለነበረ ነው። ከዛ በኋላ ሩትህን አዎ እኮ።
አታውቅም ከተቀየረ በኋላ?
ከዛ የሆነ ጊዜ እያወራው የሆነ ማለት በዋናው account አዋራት እንውላላችሁ። እንደገና እኔ ነኝ እላቸዋለሁ። አይ በዋናው account ይሉኛል።
እዚህ ላይ እኮ ከዛ ስልክህን እኔ ነኝ ስላላገኘን ስል ዝም ይሉኛል። እ?
እዚህ እንትን ላይ contact ላይ ስላላገኘን ነው። ቆይ አሁን እየፈለግኩት ነው። እሺ ትንሽ ጠብቀኝ።
አዎ ቼኩ ላይ ምናምን ቼክ ነው ያላችሁ እናንተ ጋር ለ- ልታይ ስልኬ አለ ይባል ስሜ መሳይ ወልደ ሚካኤል ነው የሚለው።
እሺ
ቼ- ይሄንን ዛሬ check አድርጊልኝ እባክሽ። ለሌላ የምችል ጥያቄ አበለ አዋራን እያሉ ይህም ብቻ አስተካክልልኝ ዛሬ
እሺ፣ ችግር የለውም። በቃ check እናደርገዋለን።
እሺ።
እሺ እሺ